ጤና ይስጥልኝ ሁሉ ስፖርት ባኮ ምነዳው
ትናንትና ጀምሮ እየደወልኩ ነበር እና እሺ ብር withdraw አላረግ ብሎኝ ነው
withdraw ው አላረግ አዎ
ይልማኖት አዎ
እሺ ደውዬ መል እጠይቅልዎትና መ- ቴሌግራም ላይ እጽፍልዎታለሁ እሺ attach አድርጌያለሁ balance ኡንም ያለውን ነገር attach አድርጌያለሁ እሺ ቴሌግራም እሺ እሺ thank you እሺ